ጤናስጥልን ቤት ቤት ነው የምልዳው
ጤናስጥል ኢንዱስትሪስ ሰላም
ብር ወደ ቴሌ ብር ልኬ አልገባልኝም።
እሺ አንዴ ጠብቀኝ።
አቤት
ሄሎ ጤና ይስጥልን ኢንቨስትቤት
ጤናስጥል ኢንዱስትሪስ አብሮ ይስጥልን።
ብር ልክ ብር ልክ ነበር አልደረሰልኝም።
እሺ አሁን የደወልክበት ቁጥር ነው ኢንቨስትቤት ስልክ ቁጥር?
አዎ
መቼ ነበር ያደረከው?
ትላንት
አሁን በደወልክበት ስልክ ማታ ቁጥር
አዎ
ስንት ብር ነበር?
አምስት ሺህ እና ሁለት ሺህ
አምስት ሺህ እና
ሁለት ሺህ በቀን አስራ አምስት ራሱ ስምንት መቶ ብር
እዚህ ጋር የሚታየን በሀያ ሶስት ማለትም ከአራት ቀን በፊት የወጣ ብር ነው። ሶስት ሺህ ሶስት ሺህ እና አንድ ሺህ ብር
ማለት screenshot ኡ ልኬልሃለሁ በቁጥራችሁ በቁጥራችሁ ላይ እኔ ጋር ያሳየኛል እንደው አዎ አዎ፣ እዚህ ጋር ማምጣት አለበት ማለት አሁን የደወልክበት ስልክ ቁጥር ዜሮ ዘጠኝ ሀያ ሶስት ዘጠና ስድስት ሀምሳ ስምንት ሀያ ማለት ነው።
ሀምሳ ስምንት ሀያ ነው አዎ፣ አዎ።
በዚህ ስልክ ቁጥር ለመጨረሻ ጊዜ ወጪ ሆነው በሀያ ሶስት ከአራት ቀን በፊት ሶስት ሺህ ሶስት ሺህ እና አንድ ሺህ በአጠቃላይ ሰባት ሺህ ብር ማለት ነው።
ማታ ነው የኛው ደግሞ
ማታ ላይ ምን ከ- failed የሆነ transaction እንኳን ቢሆን ያሳየኝ ነበር እዚህ ላይ
ማለት screenshot ኡ ልኬልሃለሁ እኔ ጋር ግን ያሳያል እሱ ይዘወጣ።
ማን የቴሌግራም ስም
እ?
የቴሌግራም ስም ማን ነው? እንዳየው ቴሌግራም ቴሌግራሙ ስሙ
screenshot ምን ላይ ነው የላከው?
በእናንተ ዜሮ ዘጠኝ ዜሮ ሶስት ቴሌግራም ላይ
አዎ እሺ፣ ማን የቴሌግራም ስም?
ዜሮ ዘጠኝ ዜሮ ሶስት የቴሌግራም ቴሌግራም የአንተ የቴሌግራም ስም search አድርጌ እንዳወጣው ነው። ወይም ሻይ በለኛው ቴሌግራም ላይ ያ hi በለኝ